ሰላም
Hello ጤና hello ዮሐንስ አቤት አ- አሁን on time ተስተካክሎ complete ይባል ብለህ ነበር። ሰባ ስምንት ሀምሳ አምስት አ አ complete ብለኸዋል እኮ
አላልኩም
complete ተብሏል እኮ እዚህ ጋር የሚያሳየኝ ከየት ነው? ከፒዛ ሀት አይደለ?
አ ከፒዛ ሀት ወደ መስቀል ፍላወር አ እኮ complete ተብሏል እኮ እዚህ ጋር የሚያሳየኝ እኔ ዮሐንስ።
እኔ አላልኩም ብቻ ተ- እነሱ ካሉ እንጂ
እንግዲህ እዚህ ጋር complete ተብሏል። እስኪ ቆይ check ላድርግልህ።